hello hello ኤርትራ አቤት።
አይ cancel አይደለም። እሺ አለም ልጅቷ ላገናኝሽ ወይ እ ላገናኝሽ cancel ሆኗል እያለችኝ ነው።
ካ- ማን ያለህ እንደዚህ?
ምግብ ቤቷ አይ አገናኘኝ።
እ፣ ቆይ ላገናኝሽ።
እሺ አባት
hello እናት ወይ ወይ በሰባ ስምንት ዜሮ ሰባት Debonairs ነው አይደለ? cancel አይደለም እኮ
cancel አይደለም።
አዎ order ኡ cancel ነው እያላችሁት ነው፣ ግን cancel አይደለም order ኡ ምን ነበር order ኡ?
እ አንድ Something Meaty large
large Something እ
large Something ምን አልሽኝ?
Something Meaty large።
አዎ
እሺ፣ cancel አሁን አይደለም።
ሁለተኛ order ነው ማለት ነው። አሁን በሌላ ቦታም አለ። አሁን ሌላ በቃ order ሊኖር ይችላል ሊሆን እሺ።
ይችላል። ይሄ cancel አይደለም እና ግን ቶሎ ስጠኑለት። እሺ ቆየ። እሺ
በሌላ-